hello hello፣ hello ጤና ይስጥልኝ።
ጤና ይስጥልኝ። ኢትዮሌጋ ልጅን እውቅና ድርጅት እሺ፣ እ፣ የዛሬ አስር ዓመት አካባቢ ፓስፖርት
hello፣ ድምፆትን ከፍ ያደርጉ።
እ፣ ሩቅ ለመሄድ ሲባል እ፣ የዛሬ አስር ዓመት አካባቢ ፓስፖርት ስታ ባለቤት ናትና
እስኪ መጀመሪያ ስሞትን ያስተዋውቁኝ። ይቅርታ፣ ተቻለ እባላለሁ።
ተቻለ
አ፣
ተቻለ። ቱን ይቀጥሉ።
እና ወደ ውጭ ለመሄድ አስባ ወደ ሳውዲ ለመሄድ እና የ- የሙስሊም